ሄሎ አቤት ጤና ይስጥልኝ። ሀሚድ ነኝ ወረዳ።
ጤና ይስጥልን። የሆነ ትላንትና የተደረገ ጨዋታ ነበረ።
እሺ የሆነ ቦነስ ማገኘው ነበረ። በአንድ ጨዋታ ተበልቶ ነበረ። ሶስት ጨዋታ postponed ነው የሆነው።
እሺ check ላርግልህ። cashier code ኡን ንገረኝ።
እሺ አስራ ሶስት እሺ ሀምሳ ሰባት እሺ ሰላሳ አንድ እሺ ዜሮ አንድ
አዎ መቶ ብር ቦነስ ሰጥተዋል።
እሺ እንትኑ ውጤቱ ተለቋል።
አዎ ተለቋል።
እሺ ታዲያ እሺ እሺ መልካም እሺ።
እሺ፣ እሺ